ሄሎ
ሄሎ፣ ሰላም እንዴት ነሽ? ሰላም ነው አለ። እግዚአብሔር ይመስገን።
አለን። cash register ሰጥተን ነበር እና memory መጥቶ ይሆን?
memory አልመጣም፣ አልሰማሁኝም።
ይመጣል ሰሞኑን።
እኔ እንጃ አላወቅኩም። መረካከቢያ form ሽን ይዘሽው ነይ እና እም።
ሄለን የምትባል ኃላፊ ያለች መጥተሽ አናግሪያት፣ መፍትሄ ልሰጥሽ ትችላለች።
okay፣ እሺ።
form ሽን ይዘሽ አዎ፣ form ሽን ይዘሽ ነይ እና አናግሪያት። memory አልመጣም።
እሺ፣ እሺ። መፍትሄ ይኖረዋል? ሌላ አማራጭ?
እኔ እንጃ ወይ እሷን ብታናግሪያት ይሻላል።
እሺ